Hello.
Алло.
આવે
Радио, на радио.
હે
Что?
આવે મતલબ ડાઉટ Я радио, на музыка.
ዘጠና ሁለት ስልሳ ሁለት ላይ በመደወል አንድ ቁርንት ማዳመጥ ለራዲዮ አገልግሎት ለሙዚቃ አገልግሎት ደግሞ ዘጠና ሁለት ስልሳ ሁለት ላይ ይደውሉና ሁለት ቁጥርን ይኑ ከዛ ባሉ አማ- የቋንቋ አማራጮች መጠቀም ይችላሉ።
አሁን